Hello ሰላም ጤና ይስጥልኝ። ዊክላስ ሶሉሽን ደውለህ ነበረ እና እንደ አሽከርካሪ ለመመዝገብ ነበር ወይ?
ምን አልከኝ?
ዊክላስ ሶሉሽን ደውላችሁ ነበረ።
ማን ነው ደወለ?
እ፣ ምልክት አግኝተን ነበር እየመለስኩኝ የነበረው በዚህ ቁጥር ወይ አንተ ነው እኮ ደወለ።
እኮ አሁን እኔ ነኝ የደወልኩት፣ ግን ደውላችሁ ነበረ ሁለት ጊዜ ትላንትና።
አውቃ ነበር እሷ ናት።
Okay፣ እሺ።
እ?
መልካም ቀን እሺ።